ሚኒስትር ነኝ በኢትዮጵያ ቤተልሔም ነኝ የበኩር ደንበኛችን ድምፅዎ ትንሽ የራቀ ነው። ምን አሉኝ?
ማታ መጥቶ አይቶት ነበረ። ትናንት ደውዬ ነበረ።
ትናንት በዚህ ቁጥር ነው ያስመዘገቡት?
ቁጥሩ ሰላሳ አራት አስራ አራት ሰባ ከአምስት
ሰላሳ አራት
ሰላሳ አራት ስልሳ አራት አስራ አራት አይ ሰላሳ አራት አስራ አራት ሰላሳ አራት አስራ አራት እሺ ሰባት አምስት ስድስት
ሰባት አምስት ስድስት ሰባት አምስት ስድስት እሺ አንድ መስመር ይቆዩ። መስመር ላይ ነች ደንበኛችን።
አዎ ቤኪ ስቶኪስት ኖት?
አዎ እሺ ትላንትና ፍሪጁ ተበላሽቶብናል ብላችሁ አስመዝግባችሁ ነበረ።
አዎ ማታ መጥቶ አይቶት ነበረ። ተሰርቶ ነበረና ጠዋት ለኩሱት ብሎን ስንለኩሰው ምንም አይሰራም።
እሺ ደንበኛችን አሁንም እንደገና እ፣ መ- ጽፌ ወደ እነሱ አስተላልፍልዎታለሁ። የጥገና ክፍሎች መጥተው እንደገና ያዩታል።
እሺ ሌላ ምረዳዎት ነገር አለ? እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያለዎትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።